እሺ ሰላም ጤና ይስጥልን። ክችል
ሰላም ነው።
hello፣ እግዚአብሔር ይመስገን።
እግዚአብሔር ይመስገን። ሽንኩርት ተመላሽ አድርገን ነበር ብር ይገባል ተብለን ይኸው ሳምንት ሆነው። ምንድን ነው
OK፣ እስኪ ቁጥሮትን ይንገሩ።
ያው እኔም አለሁበት በዚህ ቁጥር ነው። አንደኛው ደግሞ ሀም- ስንት ነበር ያንተ ስልክ? ዜሮ ዘጠኝ ሰላሳ ሰላሳ ሰላሳ አምስት
እሺ፣
ዜሮ አራት
ዜሮ አርባ አራት ሰባት አርባ ሰባት አዎ
በአምላክ በሚለው በአምላክ በሚለው ሀያ ኪሎ አካባቢ ነበር።
አዎ፣ ሽንኩርት ነበረ።
አዎ ያው ከዚህ በፊትም ደውዬ እንደዚሁ ይገባላችኋል ተባልን። ይኸው ሳምንት ሆነው።
እህ፣ አዎ፣ OK።
ወይ እቃው አልተላከልንም። እቃው ከተላከልንም እሰየው ነው።
አዎ፣ እሺ፣ አዎ። ሀያ ሁለት የታዘዘው ነበረ።
እ?
ሀያ ሁለት ነበር የታዘዘው።
አዎ ሀያ አምስት ኪሎ
ሀያ አምስት ኪሎ አዎ። እና ይሄ እንትን ነበር የጠየቁት እንዴ? delivered ይላል ግን እዚህ ወጥቶ ነበር ተደውሎሎት እ?
ተደውሎሎት ነበረ ወጥቶ
አዎ አዎ ከዛ እኛም ደውለን እኮ ተመላሽ እ፣ አደረግን አሀ የተበላሸው ተነጋግር- ነበሩት።
አዎ አዎ አዎ ከዛ refund ይደረግልን ብለው ነበር።
refund ሊደረግም እንደዚሁ ተመዝግቦ ነበር። ያው ሌላ ሰው አናግረን ነበር። እንደዚሁ ደውዬ ነበር።
አዎ OK እሺ እሺ አንዴ
ተደጋጋሚ ደወልንና እኛም እንዳንሰላች እናንተም እንዳትሰላችሁ ብለን ነው።
ነው። አይ ችግር የለውም ይቅርታ
ወይ እቃው የሚላክልን ከሆነ ዛሬ አብሮ ቢላክልን ጥሩ ነው።
OK አዎ እ፣ refund ላይ ያው ገብቷል። ይሄ ዛሬ ይመለስሎታል።
እ፣ እርግጠኛ ነው።
አዎ ዛሬ ገብታለች። እሷም አሳውቅሎታለሁ። ዛሬ እመለስሎታል። ከዛ እንደ አዲስ ማዘዝ ይችላሉ።
refund ላይ ገብቷል።
አዎ ገብቷል። ዛሬ ስለገባች refund የምታደርገዋ ልጅም ዛሬ እመለስሎታል።
እሺ አስታውሽልን እስኪ አሳውቅልዎታለሁ። እሺ ከይቅርታ ጋር።
ይቅርታ በጣም እሺ። እሺ መልካም እሺ ቀን።
አመሰግናለሁ።
አመሰግናለሁ።